Hello Hello፣ ጤና ይስጥልኝ።
አቤት፣ አብሮ ይስጥልን። ሰላም ነው?
ሰላም ከቺፕቺፕ ነበር የምንደውልልዎት።
እሺ፣ ዛሬ እንዲመጣ order ነበሮት እና driver ኦች ደርሰው እየደወሉሎት ነበር ስልኮት ስላልሰራላቸው ነው።
ለዛ ነው። አ?
አዎ እና እ, ስልክ ልንገሩትና አሁን ይደውሉላቸው እንዳይመለስ order ኡ እሺ፣
ዜሮ ዘጠኝ አስራ ሶስት እስኪ አንዴ እስክሪፕቶ ላውጣ።
እሺ
አስራ ሶስት ድጋሚ አስራ ሶስት እም ሀምሳ ሶስት
እም አስራ ስድስት
እሺ፣ ናትናይል ይባላል። አሁን ይደውሉለት።
እሺ፣ እሺ።
እሺ